hello hello፣ እንዴት ነህ?
ሰላም እግዚአብሔር ይመስገን።
ሳዲስኮ ሆስፒታል ማንጎ አዘን ነበረ።
እሺ
በሜሮን ስም ሁለት ኪሎ ከዛ በሶስና ስም በአዳነች ስም ሶስት ሶስት ኪሎ ማለት ነው።
እሺ ከዛ ግን ሲመጣ እ አንዱ almost አንድ ኪሎ ራስ አይሞላም። ይሄ የሁለት ኪሎ ማለት ነው።
okay ብዙ ጎደለው። ስንት በጣም ብዙ ጎ almost ከአንድ ኪሎ በላይ ይጎድሎታል እና ሹፌሩንም ስንጠይቀው እ እኔ አላቅም ምናምን አለ። አንድ ኪሎ ራሱ ላይሞላ ይችላል አለ።
እሺ ስልክ ይስጡኝ እስኪ check ላድርግሎት።
እሺ የምን የተከፈለበትን የቴሌ ብር ነው?
ያን group ን create የተደረገበት የአንድ ሰው ስልክ ችግር ሜሮን ሜሮን group የሚላል በአንቺ group ነው አይደል? ሜሪ አዎ፣ ሜሮን group የሚል የለም። እሺ እሱ ስልክ ይንገሩኝ። የሜሮን ዜሮ ዘጠኝ እሺ አስራ ሁለት 12 ዜሮ አንድ 01 ዜሮ ስድስት ሰባ አምስት 0675
አዎ ነገርኩሽ።
ማንጎ okay። በሜሮን በሜሮን ሁለት ነው የታዘዘው። ትናንትና ነው የታዘዘው በሜሮን አይደል?
ስም ሁለት እስኪ እቃውን እ፣ አዎ።
ሜሪ ሁለት ሶስት ሶስት ሁለት ነው ያዘዛችሁት። ሜሮን ሁለት አዎ ሶስት እና ሶስት ሜሮን ሁለት አዎ አዳነች ሶስት የሁለታችን ሶስት ሶስት ነው የመጣው።
ሶስት መጣ።
ሜሮን የሜሮን ግን አንድ ኪሎ አንድ ይጎድላል አንድ ማለት ነው።
ኪሎ አዎ በቃ እሺ፣ አሁን ች- አንድ ኪሎን refund ላስደርግሎት ወይስ እቃው ይላክ? የት ነው location አችሁ?
ሳዲስኮ ሆስፒታል የገርጂ ነው።
አዎ okay፣ ስለዚህ አንድ ኪሎ ላስልክላችሁ። ነገ ሜ- መጣሁ።
እም፣ ማአዚ ነገ መቀበል ትችላለሽ ወይስ refund ይደረግ ብርሽ? ነገ ይምጣ።
በቃ አንድ ኪሎ አስገባላታለሁ፣ ይመጣላታል ነገ።
እሺ፣ እሺ እሺ፣ እሺ፣ እናመሰግናለን።
መልካም ቀን። እሺ።